ጤና ይስጥልኝ። የኢቲኤስ የበራ መርጃ ማዕከል በኩል ምልደው
ብሌን ትኬት ፈልጌ ነበር።
ከየት ወዴት ነው የፈለጉት?
ከሐዋሳ ወደ አዲስ አበባ ከሐዋሳ አዲስ አበባ። እሺ፣ ለመቼ ነበረ?
ለዛሬ።
ለዛሬ።
አዎ
እሺ፣ አንድ ደቂቃ ሊሉት እሺ።
የዛሬ የማታ 12 ሰዓት ከአስር ቢዝነስ ብቻ ነው በረራ ያለው
ኦ፣ ስንት ነው ቢዝነስ?
11166 ኦ፣ እሺ እሺ።
ለነገ ከዩ አማራጭ ካለው
ለነገ
ለነገ ጠዋት ሁለት ሰዓት ከአርባ አምስት የሚነሳ ለአምስት ሺ ሶስት መቶ አስራ ሁለት ብር አ፣ አይ በቃ እስኪ እደውልልሃለሁ። እሺ።
እሺ፣ እናመሰግናለን ስለደወሉ። መልካም ቀን።